ሄሎ ጤና ይስጥልኝ እባክዎትን እንርዳው ሄሎ
ሄሎ ጤና ይስጥልኝ እባክዎትን እንርዳ
ጀማል ብርሃን ነው የሚባለው እንጂ ማለት
ጀማል ብርሃን አለኝ።
አቤት
ጀማል ብርሃን ነኝ እኔ።
እሺ ምን ልርዳዎት
እሱ እንትን የሆነ ነገር ላክቶ ነው መስሎ ነበረ።
ማለት
አዎ እንትን እንትን ሽልማት ማለት ነው። ሽልማት ማለት ነው።
እሺ
አዎ እንትን እንዴት ነው የምትገነ የምትላኩ ብዬ ያነሰኩት ህፃን ነው እኮ እና
ኮከብ ዘጠኝ ሰማንያ አምስት መሰላል በላይ ነው
አዎ ከዛም ሶስት ቁጥር ላይ ለመ- እሺ
እንዴት ስንት ስንት ስንት ነው የምትላከው እነሷ የ- እንትን ሽልማት
ሞክሩ፣ እድሎትን ሞክሩ ነው በትኬቱ እድሎትን ሲሞክሩ ነው።
አዎ ስለዚህ ሰላሳ ሁለት ትኬት ካለ ቀጥቶ በሰላሳ ሁለት ትኬት አንድ ቁጥርን እያነሱ እድሎትን መሞከር ይችላሉ።
ነው አዎ እሺ እሺ እሺ አመሰግናለሁ።
እሺ አመሰግናለሁ።